ያው ጤና ይስጥልን።
ሰላም እንዴት ዋልሽ?
አለን እግዚአብሔር ይመስገን። አንድ ወንድ ሺህ ምናምን ልርዳዎት?
ሁለት ቲኬት ፈልጌ ነበር።
Okay እሺ። አሁን በ link ነው እየመዘገብን ያለው እና ዩቲዩባችን ላይ አስቀምጠናል የምንለቃቸው ቪዲዮዎች ላይ link በሊንኩ ገብተው እዛው ላይ ስ- እንትን አለ ስም፣ ስልክ እዛው ላይ አካውንቱ አለ። ደረሰኙንም አብረው እዛ የከፈሉበትን ደረሰኝ መላክ ይችላሉ። ከእንትን ካሉ ደግሞ VIP ነው የፈለጉት ወይስ
አይ normal በቃ እዛ ከፍለው የሰው ብዛት እ፣ እንትኑን አንድ ላይ submit ሲያደርጉት ይልክልናል ወደ እኛ የትኛው ነው ዌብሳይታችሁ? ይሄኛውና ዩቲዩብ ላይ የኛ Donkey Tube ላይ የለቀቅነው አዲሱ ቪዲዮ ላይ አለ ሊንካችን አለ።
ያው ሊንኩን ይጫኑ ይላል፣ ግን እ፣ የተለየ የእሱ የሚሆን ስላላገኘው ነው። Anyways ይሄኛው ቁጥር ስለተቀመጠ ነው የደወልኩት።
ኦኬ እሺ። ግን ነበረ እሺ ወይ እንትን እያየሁት ይልካል።
ነው ማውራሽ።
ኦኬ ቆይ አሁን ይላ- አሁን አሁን ራሱ ላይ ያለው ሊንክ አለ የተቀመጠ ሊንክ እኔም እዛው ላይ ያለው ስለሆነ እ፣ አጡት
አዎ እሱ ላይ የ- አሁን እያየሁኝ ነው ያለሁት፣ ግን እየታየኝ አይደለም። እስኪ እሞክርና ቆይ አንዴ ካላለ
እ፣ እስቲ እኔ ለእኔ ገብቶልኛል። አሁን መቶልሻል?
እስኪ ቆይ እራሱ እንትን ልበል እንደገና refresh okay እሺ በጎግል በኩል ግቢ ይልሻል።
አዎ ገባሁ።
ያስመልጥሻል። ገባሽ? አየሻ አዎ ወጌሻ ምናምን
አ እሺ ከዛ የትኛው ነው? ግን እንትን የለውም የዚህ የአዲሱ እንትኑ ላይ ከፊት ለፊት ከበሮ አለ እንጂ የምገባበት link እንትኑን ይሄ- የለውም ወይ ደግሞ እንትኑን ተጫኘው። ይሄ ለመመዝገብ የሚፈልጉትን ይህን ምርጫ ምናምን የሚለውን ተጫኘው። እ፣ ምንም የለኝም። Okay እስኪ ምናምን ስትጫኘው የኮሜዲያን እሸቱ አዲስ standup ለመያዝ ይላል። እዛ ለመመዝገብ የሚፈልጉበትን ይህን ይጫኑ የሚለው Okay እሺ ልሞክረው በቃ